የለም ባገር እንዲያው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር ሲጫን መሄጃሽ ሰረገላ አዳክ መሽዋል የኔን ከላ በአዋጅ ነገር ሰው ይጠራይ ይፋ ይወጣል ያንቺም ስራ ምን ነው ለእኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር እንዲያው ለእኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር ጠዋት ተጫውተን ሳጣሽ ማታ በሀሳብ አደርኩኝ በትዝታ ጨዋ አንቺ ካለሽ በአገሩ ላይ አጣፍቸው ፍቅርን ከዚህ በላይ ዘመናዊ ልከፍ ማልልሽ ዘመናዊ ልልበስሽ ኔተክ ዘመናዊ ብርድ እንዴት ይታለኝ ዘመናዊን እንዴት ተራርቅ ዘመናዊ ዳኛው ተሰይሞ ዘመናዊ ባስቻለበት ቦታ ዘመናዊ አገኘሽ ብሎይ ዘመናዊ ባቀርባ ቤቱት ፍርድ አያውቅም እንዴት ይባላል ለዚህ አይደለይ ካባስ የለበስ በአደባባይ ሀገሩን ሲዳኘው ሕጉ አይደለይ ወጥቶ ያልተገኘ የአፍቃሪቱ እንዴት ታወቅለት ለመካሸው ደንብ ይረቀቅለት በነጋሪ ይውጣለት አዋጅ ፍትሃቶ እንዳይቀር ወዳጅ አልጋው ጭራለ ክፍሎ ቀዝቅዞት እሷም እንደኔ ትካዜ ገብቶት ተበደልኩኝ ብል ምን አመጣለሁ በምን ከሴሽ አስቀጣሻለሁ አልጋው ጭራለ ከፍሎ ቀዝቅዞት እሷም እንደኔ ትካዜ ገብቶት ተበደልኩኝ ብል ምን አመጣለሁ በምን ከስሽ አስቀጣሻለሁ ነው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር እንዲያው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር ሲጫን መሄጃሽ ሰረገላ አዳክ መሽዋል የኔን ገላ በአዋጅ ነገር ሰው ይጠራይ ይፋ ይወጣል ያንቺም ስራ ዘመናዊ ሹም አልለምንብሽ ዘመናዊ አንጥፌው ኩታይ ዘመናዊ በምን ልገላገል ዘመናዊ ይሄን ትዝታይ ዘመናዊ ናፍቄሽ ስጎዳ ዘመናዊ ፍቅርሽ ትዝ እያለኝ ዘመናዊ አቤትም በልብሽ ዘመናዊ በአንቺ ፍትህ የለም ዞትር ካይኔ ካጠገቤ ሳታሽ በምን ዳኛ ጠይቄ ላስገድሽ ልቤ በሀሳብ ችሎት ይደር እንጂ በፍቅር ላይ የታለፍሽ ካስጠየቀሽ የኔማ ትካዜ በህሊናሽ የተዳኘሽ ጊዜ ይግባኝ ብትይ መች ቀበልሻል ይሄ ሳይሆን በድመች ይሻልሻል በከራከረሽ ይዤ ጠበቃ በፍቅር ጉዳይ ለድል አልበቃ ስንስማማ እንጂ የእኛ ደስታችን አንጠቀምም በሞገታችን ስትከተይ የራስሽን እውነት አዳክመሽዋል የኔን ሰውነት በመተው መብትሽ ስትጠቀሚ ርቀሽኝ ሄድሽ መስሎሽ ጠቃሚ